Hello? Hello? ወዬ አለሁ። ሩቅ ነሽ ድምፅሽ እ እ እየበላሁ ነው
ስትጨርሺ ልምጣና እ
ይሄ የአየር መንገድ የሚጻጻፉ ካሉ እሺ እሱን ነገም አስቸኳይ እስኪ በእናትሽ በድምፅ አንሹ አንሹ
በቃ እናውራ። ልምጣና እሺ እ ደጅ ነኝ ስገባ ልደውልልሽ የት ነሽ ደጅ?
እ ሌላ ቦታ ወደ አም- ምንድን ነው የሚባለው የት ነው ይሄ ቱሪስት አካባቢ
ቱሪስት ሆቴል አሀ፣ እዚህ ጋ እ እሺ። ስንት ሰዓት ትጨርሻለሽ?
አይ ሰባት ተኩል አሁን ስንት ሰዓት ሆኖ ነው ሰባት ተኩል አያ ጉዳይ እገባለሁ እህ ሰባት ተኩል ሊል ነው እኮ ከአስር ሆኗል በቃ ከአንድ ከሀያ ደቂቃ በኋላ እየበላሁ ነው መብላት ጀምሬያለሁ ነው። እሺ በቃ አዎ፣ እሺ።
ትኬት የሚቆርጣለ እንዴ ዛሬ?